ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው? ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው?
ሄሎ, ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው? ሄሎ።
ye- የኢንተርኔት እ፣ የኢንተርኔት እ፣ የዚህ የእንትን መሙያ ፈልጌ ነው።
አ ይሄ የኢትዮ ቴሌኮም አይደለም አምቡላንስ ድርጅት ነው። እሺ
እ፣
ኢትዮ ቴሌኮም አይደለም ይሄ
እሺ አመሰግናለሁ።